ሄሎ
ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ስትልን አሁን ተደውሎልን ነበር።
አዎ አዎ ChipChip ነው አ ChipChip ነው።
አዎ አዎ ይኸው ሽንኩርት አዝዤ ነበረ እሺ ነገ እንዳይመጣ ነው ወደ ሰኞ እንዲሆን ነው ቢሮ አካባቢ ነው አዘዝኩኝ ነገ ደግሞ ስራ ስለሌለ ማለት ነው ኦኬ። መቼ ነበር ያዘዙት?
መቼ ነው አዘዝኩት ኮድ በኮድ ታገኛለህ ኮዱን ልንገርህ አይ በኮዱ ሳይሆን በዚህ ቁጥር ነው ያዘዙት።
አዎ በዚህ ቁጥር ነው አዎ
Okay እሺ። የሀያ አራት ሰዓት ነው ወይስ አይ ሀያ አራት ሰዓት ነው አራት ቀን ነው ወይስ እንደዚህ የአራት ቀን ሰባ ሶስት ብር ነው ኪሎ
አጠቃላይ ሀያ አንድ ያዘዙበት ነው ማይን ሰላሳ ሰባት አዎ ኪሎ ማለት ነው አ
አ
አ ይህም እንደወጣ አያሳይም። ነገ ነው የሚወጣሉት
እኮ ነገ ነው የሚወጣ እኮ ነገ እንዳይመጣ ነው እኔ የፈለኩት እኮ ቀኑ ነገ አሁን ነው ነገ ሲደወልሎት መረከብ አልችልም ለነገ በሏቸው፣ ችግር የለው እሺ እሺ እሺ ስለሚደወልሎት ማሳወቅ ይችላል።
እሺ በቃ አመሰግናለሁ እሺ እሺ መልካም ቀን